ሄሎ ብሬን አይማረ ሄሎ፣ ሰላም ነው ሰላም አለን አለን። አንድ patient እናንተ ጋር CT scan ተነስቶ ነበር እና MRI recommend ተደርጎ brain MRI MRI with contrast ለማስነሳት ፈልገን ነበር እና ዋጋ ስንት እንደሆነ ማወቅ ፈልገን ነበር።
brain ነው አዎ brain MRI with contrast እ እሺ እሺ አንዴ
hello አቤት ልነግረውት ነው አንዴ እሺ እሺ
ስምንት ሺ ስድስት መቶ ብር ስምንት ሺህ ስድስት መቶ አዎ አስተያየት የለም። CT scan ም እናንተው ጋር ነበር የተነሳው።
አዎ እንደዛ ነው እንደዛ ነው።
አዎ
እሺ እሺ በቃ እ አምቡላንስ ከእናንተ ነው አይደለ?
አዎ
እ በቃ እሺ፣ መጥተው ነው የሚከፍሉት? ኬክ account hello፣ አቤት በ account ኬክ account ቤ በ account ማስገባት እንችላለን ወይ ያሉ ነበር።
አዎ ይቻላል ከዛ ሲያስገቡ እናንተ አምቡላንስ ትልካላችሁ።
አዎ screenshot አድርገው ልክልኛል
እሺ እሺ፣ እሺ፣ እሺ እናመሰግናለን።
ጉዳሴ እንደ ደወላችሁ እ?
ጉዳሴ አይ፣ ማነው?
ዋሽንግተን ዋሽንግተን